ሄሎ ሄሎ ብርሃን ወይ እንዴት ነሽ?
ሰላም ነው ስራ አለን አለን።
አለሁ እኔ የምልሽ ወይ የባለፈው paused customer በ spreadsheet የላክሽልኝ በሙሉ ናቸው archive የሚደረጉት በሙሉ ነው የላክሽልኝ?
ምን screenshot ነው ወይስ አረ ይሄን- አረ spreadsheet የሆነ spreadsheet እ- ልከሽልኛል ነበረ።
አዎ፣ አዎ።
በሙሉ የሚደረጉ ግን- ናቸው?
አዎ፣ ግን አሁን አዲስ client በመሀል እየገባ ይመስለኛል እና ቤቶቹን እንደገና check እናድርግልህና ከሰኞ በቃ በኋላ ነገ- ብታጠፉ ይሻላል። ቆየህብን በጣም እኔ check አድርጉት በቃ።
እስከ ሰኞ ዛሬ ድረስ ይደረግ አልመጣም።
ብሎ ነበር። አትመጪም?
እኔ እስከ ሰኞ ድረስ አልመጣም እና ከሰኞ ም።
በኋላ ነው መምጣት የምችለው።
ስለዚህ ይዘግ ታዩታላችሁ ድጋሚ።
አዎ ከ terminate ካደረግነው list ውስጥ እ፣ አ፣ ቤቱን reconnect አስፍተን እንደ አዲስ የተመዘገቡ ሰዎች ሊኖሩ ስለሚችሉ okay እሱን check ላድርግል list ኡን አይሻልም በቃ እሺ። እኔ እስከዛ እንትኑን አዘጋጀዋለሁ፣ ነው script ኡን ወይስ አንተ አዘጋጀዋለሁ።
እንትን ታርል active የሆኑ client ኦችን ለይተህ ማጥፋት ትችላለህ?
ምን አልሽኝ?
አ፣ ከዛ ከነ ከ spreadsheet ኡ list ላይ ማለት ነው እ፣ ለይተህ እንትን ማለት ትችላለህ፣ ማውጣት ትችላለህ። active የሆኑ client ኦችን
ምን active ከሆኑ እንዲቀር ነው ከዛ ውስጥ active የሆኑትን እንዲ- እንድታስቀራቸው፣ active ያልሆኑትን በቃ ግን ማጥፋት ትችላለህ።
እንደዛ አደርገዋለሁ።
እሺ